ነኝ። ሄሎ ሄሎ አስራ ስድስት ዜሮ አት
ሄሎ ሄሎ ወይ አስራ ስድስት ዜሮ ወበርገር ኧረ ሰባት ወበርገር መገናኛ ብራንች ነው መገናኛ ነው የሚለው ወይ አሶች ነው አስራ ስድስት ዜሮ ሰባት ነው አይደል ያልከው?
አዎ አዎ አዎ ቆይ አንዴ ጠብቀኝ። አንተ የት ነው ያለኸው?
ቦሌ ቦሌ ነኝ
እሺ፣ ቆይ አንዴ።
ሞተረኛ ነው መገናኛ ራሱ ከቦሌ
ሰው ነኝ።
ኧረ አስወጪልኝ ደግሞ ሞቴ
ቆይ አንዴ ልጠይቅልህ። እ? I'm out አሁን። ከ Wow Burger መገናኛ ሌላ order ካለ አዎ።
ስለምን አትሰራውም? ብዙ ኧረ እኔ እኮ branch መገናኛ change ያለው መስሎታል ያለውን እ።
መስሎኛል እኮ። ከዛን ይሄ ደግሞ የት ነው የሚሄደው? branch change ያለው መስሎኛል እኔ ደግሞ ቼንጅ ምን ምን ብራንች ኧረ አይደለም ወጣው ኧረ ደግሞ መገናኛ ነው ከመገናኛ ቢያደርጉ ከመገናኛ እዛው የት ነው ዘፍነሽ ነው እ፣
ኧረ አስወጪልኝ እንዴ እኔ ቦሌ እኮ ነው ያለው እዛ እስክደርስ ራሱ አርባ ዘጠኝ ደቂቃ ያልቃል በየሱ መገናኛ ኧረ ንገሪኝ ወይስ ላናግራቸው
ወይኔ God
Hello ብዙ ወይ ይሄው እንዳልኩ አይወጣም አሉ ኧረ ሌላ ከመገናኛ ነው የሚነሳው እንዴ እ? ይኸው ከመገናኛ ነው ብዬ order ነበሩ ነገርኳቸው፣ ግን አይወጣም አሉ።
ቦሌ driver ናችሁም እንዴ አይወጣም አዎ የቦሌ driver ያውቀዋል ሲጀመር እናንተ
አይ ያውቁኛል። እሺ driver ሰው ቆይ፣ ኧረ አሚ ጋር ልደውል። ቻው።
እሺ፣ እሺ።